hello ጤና ይስጥልኝ። በምስዮ
hello ሰላም ነው?
እግዚአብሔር ይመስገን።
እንትን ትናንት ስልክ ለማ- ብር ለማስገባት ፈልጌ ግን ለማረጋገጥ ነበረ የሆነ በአስር ቤት ስልክ ቁጥር ተልኮልኝ ነበር።
account ኡ ነው እ አ- account ኡ ቆይ ልንገርሽ እ አንድ ሺ ሀያ ሰባት ሰማንያ አራት ዜሮ ስድስት ቆይ አንድ check ላርግልሽ፣ ልጠይቅልሽ account እሺ፣ ያላችሁን ሰው
እሺ።
አንድ ይጠብቂኝና ችግር የለም።
በእስኪ account ንገሪኝ እ ሜላት አይ ልካ ነበርና ልካ ነበር ለማረጋገጥ ነው።
no no አይ አላኩኝም። account ኡ ከእናንተ ይሁን አይሁን ለማረጋገጥ ነው።
okay ስለዚህ ድጋሜ እንላክልሽ ወይ
no አይ ይኸውልሽ ተልኮልኝ አልኩ ከዶንኪ ቲዩብ ነው ምናምን ብሎ ወጌሻ ትምህርት ብሎ account number ሯን እ ቢኒያም መለሰ ደለለኝ የሚል አ አ አ እንደዛ ነው።
okay እሺ፣ እሱን ብቻ ለማረጋገጥ ነው። thank you እሺ ቆይ አንዴ ግን approve እ እርግጠኛ እንሆንልሽ እሺ።
እ ሄላ hello አለ
አንዴ እ፣ እሺ ማኪ ማኪ ማኪ account ኡ በማን ስም ማን ነው የሚለው? አዎ ቢኒያም መለሰ ነው ያልሽኝ አይደል?
አዎ ሄላ አዎ አዎ
ቢኒያም መለሰ እኮ ል- ልክ አዎ ልክ ነው።
እሺ እሺ thank you እናመሰግናለን።
እሺ ችግር የለም።